ጤና ይስጥልን። ቤቲ ነኝ ቤት ቤቲ ነው የምንረዳው።
ጤና ይስጥልኝ።
ሰላም።
በልቼ account አላደረገልኝም ነበር።
ምን ነበር ጨዋታው?
አቪዬተር
እሺ የአቪዬተር game history አለ አይደለ? የመደብክበትና የመጣው መጠን አለ አላ ትገባና screenshot አድርገህ ከዛ ደግሞ ቤስት ቤት ላይ ትገባና account history ላይ
አሁን ID ው አለ እዚህ ላይ
የአቬተር ላይ ያለውን ሂስትሪ የህግ መድበህ ከዛ ብር ቁጥሩ ያልገባልህ አለ ያሳይሃል እሱን አዎ፣ ከዛ ደግሞ ቤስት ቤት የቤስት ቤት አካውንት ሂስትሪህን እሱንና የቤስት ቤት ስልክ ቁጥር አድርገህ ቴሌግራም ላይ ላክልኝ።
እም።
እሺ
ራይት ነው።